ተጻፎ አልፌ ማለት መውጣት የማይችለውንም ያውጣ ማለት ነው።
ሄሎ ጤና ይስጥልኝ።
አብሮች ተንሰላ
በአሪፍ ፔይ ከፍዬ ነበረ እንትን ኪዩት ብር ላይ እና እንትን ደርሶ ነበረ ቴክስትም ደርሶኝ ቴሌብር ጋር ስደውላቸው እነሱ ጋር ደውል ብለውኝ ነው አሁን እንትኑን ግን ዲፖዚት አላረግልኝም ጌሙ ላይ
ከቴሌ ብር ወደ ችግሩ?
ኪዩት ነበር ያሉኝ።
አ፣ ወደ ኪዩት ብር አዎ።
መቼ ነበር የሞከሩት?
አሁን almost ሀያ ምናምን ደቂቃ ምናምን አንዱን መጀመሪያውን አምስት መቶ ብር ሁለተኛው ደግሞ አራት መቶ ብር እህ፣ ሁለቱንም deposit አላረግልኝም።
እሺ እ፣ ቴሌ ብር የሚጠቀሙበት ቁጥር አሁን የደወሉልን ነው?
አዎ አዎ እሺ ስሞትን ይንገሩኝ።
ስንታየሁ
hello
ወይ ስንታየሁ ስንታየሁ አየሁ ነው ያሉኝ። እሺ አዎ እሺ ደንበኛችን የሰጡን መረጃ በእኛ በኩል መዝግበናል። አሁን ስልክ ቁጥር እንስጦትና screenshot አንስተው ቴሌግራም ላይ ላኩልን።
እሺ እሺ እሺ ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት ቆይ አንድ ጊዜ እሺ ተጠብቁት እሺ ዜሮ ዘጠኝ ዘጠና ዘጠና ሁለት ሁለት አስራ ሶስት
አስራ ሶስት አስራ ሶስት ዜሮ አንድ ዜሮ አንድ ሀምሳ አምስት ሀምሳ አምስት የተከፈለበትን ነው screenshot አድርጌ የምልክልሽ።
አዎ የቴሌ ብሩ መልእክት ማለት ነው።
እሺ እሺ እሺ ደንበኛችን ሌላ መረዳት ነገር አለ?
አይ ምንም በቃ መላክ ብቻ ነው አይደለ? ወደዚህ ላይ አዎ እርስዎ ይላኩልን፣ እኛ ለባለሙያዎች እናስተላልፍልዎታለን።
እሺ እሺ thank ስለደወሉ እናመሰግናለን። ቀጥሎ የሚሰሙት በኋላ ስለ አገልግሎት አስተያየቶች ያስቀምጡልን። መልካም ቀን።
you